আসসালামু আলাইকুম বাবা কেন আসছিলেন
ቲክቶክ ላይ የሆነ ማስታወቂያ አይቼ ነበር የገቡት
እሺ ምን አይነት አለ
ሳይ ሲወልድ
ሁለት ሺህ ስንት ነው ያየሁት እ ሁለት ሺ ሶስት
ሁለት ሺህ ሁለት እና ሁለት ሺህ አራት ባልነጠፈን ያለን ሳይሲል ምን አለኝ ምን አሉኝ አባት
ሁለት ሺ ሶስት እያልሽ ማስታወቂያ የሰራሽባት ሁለት ሺህ ሶስት ተሽጧል አባት ይሰማውታል አባት ይሰማል።
አኩ ሁለት ሺህ ሶስት ተ- ተሽጧል። ሁለት ሺህ ሁለት ግን አሪፍ አቋም ላይ ያለ መኪና አለን።
እና እንዴት አድርጌ ነው የማየው?
አስራ ሰ- አስራ ሰባት የሚባል ቴሌግራም page ኣችን ላይ post አድርገነዋል። ማሪ ባባ dot net ላይ ብለው ገብተው ይዩ።
እሺ።
እሺ